ባዶ ቅርታ እንዲጠፋ ነው ዋየው
ስማ ቅድም ቆይ እንትን ለምን ላይ ነበር አዘላችሁ ነበር እ
መታወቂያ ላይ ነው። መታወቂያው ላይ
እንደ ከሆነ ደግሞ እንትን እንዲህ አድርግ። ፎቶ ፎቶን አስገባና ስጨርስ
ፎቶን አስገባና ስጨርስ፣ እሺ አዛምን ልትል ስትል ደውልኝ።
ይኸው ፎቶ አስገባ።
ሁሉንም አስተካክልና የራስ እዚህ ያደርግልኛል።
አዎ፣ እሺ፣ እሺ፣ መልሼ ልደውል።
ይኸውልህ አስተካክልና ስጨርስ በአጠቃላይ ማለት ነው ደውልልኝ። ሞክር ደግሞ በእናትህ ተካሄደበት ባዶ ነው። እኛ ላይ አዲስ አበባ አይደለም።
እሺ ፎቶ አስገባውና አስተካክለህ ደውልልኝ።
የትውልድ ቦታ ሁሉ አጠቃላይ ማለት ነው።
አዎ እሺ ጨርስና በቃ ንገረን።
እሺ እሺ